አኀዘ በዘጠኝ ይፈታል። ስድስቱን በእርባ ቅምር ክፍል 27 ገጽ 49 በመካከለኛው መስመር እይ። ሶስቱን በዚህ እናሳያለን። አኀዝ እግዚኦ መዋግደ ጸጋከ አቆመ ሀበኒ አህዘ መያዣ ሰጠ ወአኀዘ እግዚአብሔር ቃሎ እምኔሆሙ ጨረሰ ፈጸመ። የዘቤት ነባር ተረፍ አበከረዙ የሰው ስም አጋዚ ጌታ ሰኬዛ የሰይጣን ጦር ሶኬዛ ጊዜ አንጠራውዛ አንጠራውዛ አሞራ ዱዛ ዱዝዱዛ የባህር ቀማኞች ኩዛ ጣዖት ዛ ይህቺ ሀርማዝ ዝሆን ሀባውዝ እንጀሮች ህንዘዝ ባላ ራግዝ መቃን ቀርመዝ ቋቋቴ ግምጃ ቁዝ የአገር ስም ቄፋዝ የወርቅ አገር ቅንፋዝ ዳርቻ አስፈናዚዝ የሰው ስም አዚዝ ፀሐይ ገናና ጽኑ እስምዕዝ የሰው ስም ኩርዝ ከረጢት ዝ ይህ ግዕዝ ቋንቋ ጠባይ ባህሪ ግያዝ የሰው ስም አርዞ ቄስ ጣርዞ ዲያቆን